ጤና ይስጥልኝ ሁሉ ስፖርት በኮ ምን ልርዳዎት?
ወደ ቴሌ ብር ብር ልኬ ነበር እንትን አለኝ አልገባም።
ወደ ቴሌ ብር ነው ከቴሌ ብር ነው የላኩት?
አይ ከዚህ ወደ ቴሌ ብር እሺ transaction history ጥጉና ያስተላለፉበት አለ እሱን screenshot አድርገው ይላኩ።
ባንክ የሚለው ብቻ ነው ግን የሚከፍተው እዛ ስገባ።
አዎ እኮ bank transaction
okay እንትን ቴሌግራም ታዲያ በምን ላከው?
ዜሮ ዘጠኝ ሰባ ስምንት
ቆይ አንዴ ዜሮ ዘጠኝ
ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት በዚህ ነው የምልከው?
አዎ በዚህ ላኩ።
እሺ thank